hello
hello
አቤት
እንትን Donkey Tube show ላይ ለመመዝገብ ነበር።
እ ምን ላይ ነው መመዝገብ የፈለጉት?
ፊደልዋ
እሺ ስምዎትን ይንገሩኝ።
እ አይ ከዚህ በፊት እንኳን በሌላ ስልክ እህቴ ደውላ አስመዝግባ ነበር ለማረጋገጥ ነው።
okay እ ተመዝግበው ከሆነ እንደውልልዎታለን እኛ ቀረጻው ሲኖር።
እሺ
እሺ እናመሰግናለን።
እሺ